ሄሎ ጤና ይስጥልን ቤት ቤት
አሻ ታረጋለህ ብለህ እንባለኝ
ምን አልከኝ?
አሻ ታረጋለህ ሲል ወደ ተይደለ እሺ ወዝሮ ለማድረግ እንበላይ ምንድን ነው የሚልክ? ልታረግ ስትሞክር በቃ የሆነ ነገር ያሳያል። ዝም ብሎ ይቆማል።
እሺ ሂሳብ ምን ላይ ነው ያለው? ዊዝድሮ ላይ ነው ነን ዊዝድሮ ላይ ነው ያለው?
ወዝሮ ላይ ነው ያለው።
ዊዝድሮ ላይ ነው ያለው አዎ እኮ ስንት ብር ማውጣት ፈልገህ ነው?
ሁለት መቶ ሁለት መቶ ምናምን አለ። ሁለት መቶ አ ሁለት መቶ ማውጣት አይቻልም። deposit ወደ ቴሌብር ማድረግ ከፈለግ ወደ ከሶስት ተይደለ መቶ አ ከሶስት መቶ ብር ነው እሺ የሚጀምረው
ወደ ተይደለ አ አ ወደ ቴሌብር ለማድረግ ከፈለግ ከሶስት መቶ ብር ነው እሺ። ለዛ ነው እምቢ ያለክ